እባላለሁ እባክዎ ምን ልርዳ?
ሰላም ነው?
ሄሎ እንዴት አደርሽ?
ጤና ይስጥልኝ።
hello እንዴት አደርሽ?
እግዚአብሔር ይመስገን።
አ- እናንተ ጋር የሆነ ተመዝግቤ ነበር ከዚህ በፊት እሺ
እስካሁን ጥሪ አልደረሰኝም።
ቢሮአችን ሰላም ነው?
መጥተው ነው የተመዘገቡት ወይስ እ?
ቢሮአችን መጥተው ነው የተመዘገቡት? በስልክ በስልክ።
okay፣ በስልክ አዎ።
በስልክ ከሆነ ቢሮአችን መጥተው መመዝገብና መውሰድ አለቦት ብለናል። እ፣ የሚመጡበትን ቀን ደግሞ እኛ ደውለን እናሳውቆታለንም ብለናል አይደለ?
አንድ ልጅ ብሎኛል አዎ፣ ከዚህ በፊት
አ ስለዚህ አንዳንድ ነገሮች እ፣ ያልጨረስናቸው ነገሮች ስላሉ ነው። እነሱን ነገር አስተካክለን እኛ የምንደውልሎት ይሆናል።
እሺ እሺ፣ እሺ፣ መልካም ቀን። እሺ።
Love.